Hello አቤት።
ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አቶ ንጉሴ
አቤት።
ከ STEM for Kids ነበር የምደውልልህ።
ምክር STEM STEM for Kids
አሀ እሺ። አይ አዲሱ እሺ እሺ።
እሺ፣ እንዴት ነህ?
እግዚአብሔር ይመስገን ደህና ነኝ። አለው አለው።
እግዚአብሔር ይመስገን። ኤልያብና ባስሌል ከዚህ በፊት summer camp ላይ ወስደው ነበር አደለ? ኮርስ
አ ወስደዋል።
እንዴት ነበር ቆይታቸው?
ቆንጆ ነው። ጥሩ ነው።
አይ አሪፍ። ወደውታል?
እም፣ ጥሩ ነው። more ደግሞ እስኪ እናታቸው ነች ለእሷ ቆይ ትደውይላታለች።
Okay እሺ። በቃ ለእሷ እደውልላታለሁ።
እሷ- እሷ እንደዚህ ቴክኖሎጂ ላይ ደህና ስለሆነች እሷ ትሻላለች።
በጣም አሪፍ። በቃ እሺ፣ ለእሷ እደውልላታለሁ።
እሺ እሺ ቴንክ እሺ